ጤና ይስጥልኝ። ንጉስ ቁጥሮ ረዳሁት።
ተነስተን ብር ተይዞብን ነበር።
እሺ withdraw ነው።
አዎ withdraw።
እሺ ያስተላለፉበትን transaction history ውን screenshot አድርገው ይላኩልን።
okay በምን ልላክልሽ? ቴ- ቴሌ- ቴሌግራም ቁጥራችሁ የለኝም።
ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባ ስምንት
አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ